Hello ጤና ይስጥልኝ።
ጤና ይስጥልኝ።
Flintstone ነው የደወሉት። ምን ልርዳዎት?
እኔ የምለው እሺ
ያለቀ site አላችሁ እንዴ?
ያለቀ የለንም። ሰባ percent ስልሳ አምስት percent የደረሰ ነው ያለን።
ወደ የት የት ነው አያት አካባቢ።
እ፣ ያለው? ወደ አያት ነው።
አዎ እንደዛ ሰባ percent የደረሰ ያለን site አያት አካባቢ ነው።
ኦኬ።
ሌሎቹ አያት ሀምሳ መኖዛ፣ ፐርሰንት አያት መኖዛ።
ዳራሳ ሜጃ
ኦ፣ እነ ዳራስ ነው።
ሰንሻይን ቪላዎች ያሉበት ጋር
ኦኬ። በዚህ በጨፌ በኩል አዎ፣ አዎ።
ኦኬ። ስንት ነው የሚባሉት?
ያው እንደ እርሶ ምርጫ
ከአሁን አለ።
ሁለት መኝታው ስንት ነው የሚባለው?
እ፣ ከአራት ነጥብ ሰባት ጀምሮ አለ።
አራት ባለ- ሰባት ባለ ሁለት ነጥብ ባለ ሁለት ነው።
እሺ፣ ሁለት አዎ ከአራት ነጥብ ሰባት ጀምሮ አለ።
ስንት ካር ማለት ነው?
ስልሳ እና ስልሳ አራት ካሬ ነው ያለን። የእኛ ካሬዎች ሴት ካሬ ናቸው። እ፣ በረንዳ፣ ኮሪደር፣ ኮለን አይጨምም አያካትትም።
ኦ፣ ዝም ብለው ሙሉዋን ቤቷን ብቻ።
ቤቷን ብቻ ነው። corridor column ኑን ያው company ነው የሚችለው፣ customer ሩ አይከፍልበትም።
OK። ግን I I mean corridor ግን እና እንትኑ እንትኑ አለው አለው balcony ግን አይ- balcony balcony አለው።
ሁሉ ነገር አለው ግን አይከፈልበትም ነው።
OK ሶስት መኝታውስ?
ሶስት መኝታው ሰማንያ ስድስት ካሬ ነው ያለን።
ሰማንያ ስድስት ካሬ።
አዎ ስድስት ነጥብ ስምንት አካባቢ።
OK እንትን ግን አያጠቃልልም ማለት ነው።
አዎ እንደ የ- ነገርኩት ነው net ካሬዋ ነች። ይሄ common area ዎችን ምናምን calculate አላረግንም አናረግም።
OK OK የሰራተኛ መኝታ አለው ይኖር
ኖረዋል።
እም። የት አካባቢ ነው እርሶ?
እኔ ወደ ምንድን ነው ማለት ካሳንቺስ ወደ ኦሎምፒያ ነኝ አሁን ካሳንቺስ ነው ግን ኑሮ OK maybe ቢሮ የሚመጡ ከሆነ ካለበዚያ ደግሞ site ኦች ሄድ የሚችሉ ከሆነ ከሽያጮቻቸው ጋር እንዲያወሩ ላመቻችሎት ነበረ ሰዓት አዎ ገብቶኛል። ግን እኔ አደዋወል የነበረው እም።
ሲተዋወቅ ምናምን ስለሰማሁ እኔ almost ያለቀ ነገር ያለ መሰለኝ።
አይ ለጊዜው እንኳን ያለቀ ነገር የለንም።
አዎ ሰባ percent ማለት ገና ነው
አዎ አንድ አመት ተኩል ምናምን ይፈጃል።
አዎ፣ ይፈጃል።
እም።
ለእኔ አይነቱ ደግሞ የሚሆነው ቶሎ ፈልጎ OK ያለቀ መግዛት ስለሆነ አይ፣ አያዋጣኝም።
OK እሺ ስሞትን ማን ልበል
ሰለሞን እባላለሁ።
እሺ አቶ ሰለሞን እንግዲህ maybe ሀሳቡን ከቀየሩ ቢሮ ብቅ ማለት ይችላሉ።
አዎ ግን ካለኝ እንትን situation አሁን ባል ካለኝ current situation እንትን አይልም። ገባህ?
OK እሺ imme- immediate ገዝተህ የምትገባው ነገር የለም።
አ- ለዛ ነው።
አ፣ ለዛ ነው እሺ እሺ ይሻላል። Thank you እሺ